ሰው ፕሊስ ፕሊስ አንሳው።
የገብርኤል ነው ቀጥተዋል።
ሄሎ ሄሎ ሰለሞን አቤት።
የሲስተርስ አ አልደረ ከስተመር ስልክ አያነሳም ብለኸኝ ነበር አይደለ?
ጥሪ በደም የሆነ ብላ አይሰራም ብለኸኝ ታሪክነት ነበር። አዎ እኮ ጥሪ አይቀበልም ነበር። በሌላ በሳፋሪኮም ደወለ። አሁን ቴክስት አሁን ደወለልህ?
አ እሺ በቃ እሺ፣ አድርስለት በቃ እሺ።
እሺ ደውላለሁ ኦንላይን